ሄሎ
ያብጽም
አቤት
አሁን ያወራሽኝ ያለሽ ማለት ነው።
ያሉት ነኝ ያነሳሁት። ምን- የአዲሱ ኔቶ ስፔሻል ዊክ ነው ማለት ነው። እሱ ነው እሺ የትኛውን ኮርስ ነው መውሰድ የፈለጉት?
ኮንደንት
እሺ ስሙት ማን ልበል?
የአቤት የአቤት ፍቅሩ
ዳዊት ማን?
የአቤት ፍቅሩ የአቤት ፍቅሩ።
አ
እሺ የት አካባቢ ነው አድራሻዎት?
ኦንላይን ነበረ የምንማረው ወለንጭ
እሺ በ online okay።
አ
ወልቂጤ ነው ያሉኝ አድራሻዎት?
ወለንጭ ወለንጭ አዳማ ወለ okay አዳማሽ። እሺ እ፣ አሁን ላይ ያው ተመዝግበው ክፍያውን መፈጸም ይችላሉ። class ኡ ከወር በኋላ ይጀምራል። በኦንላይን ሲሆን ቪዲዮ ነው የሚላክላችሁ። በአካል የሚማሩት ቪዲዮ ተቀርጾ ይላክላችሁና ከዛ በኋላ በየቀኑ ለሁለት ሰዓት ወይ ለሶስት ሰዓት live meeting ይኖራቸዋል። Google meeting
በጣም የሚያለው
እ፣ ክፍያው ለአንድ ኮርስ አስር ሺህ ብር ነው።
አስር ሺህ ብር
ለአንድ ሳምንት ነው የሚሰጠው ኮርሱ። ያው በዚህ ወር ውስጥ እናሳውቃለን ቀኑን። በቅርብ ጊዜ እናሳውቃለን የሚጀምርበትን ቀን።
የሚመጣውን ክፍያውን ከዚህ በፊት በፍጥር ነው የምንፈጽመው ወይስ አሁን ሌላ ነው?
እ፣ አሁን ሌላ account ነው። የወጌሻ ተማሪ ነው። ስንተኛ ዙር ተማሪ ነበሩ?
አሁን አሁን አራት አራተኛ ዙር ኦንላይን። እሺ አራተኛ ዙር ነው አራተኛ ዙር ነው።
እ፣ የአሁኑ የመጨረሻው ከሆነ አራተኛ አሁን በባለፈው የተመረቅነው ማለት ነው።
okay፣ ሶስተኛ ዙር ማለት ነው እሱ።
አ፣ እዛ ላይ ይቻላል።
እሺ በዚህ ቁጥር እንላክሎት account።
አዎ መልካም ይቻላል።
እሺ እሺ፣ እናመሰግናለን። መልካም ቀን ይሆንሎት።
አሁን ለምሳሌ እሺ